የመንግስት አቅሜ ባሮት የምንፋወት
የጥሪ ማሳመሪያ ለመሰረዝ መምህር ሄሎ ሄሎ
ሄሎ እየሰማሁት ነው።
ማሳመሪያ ለማቋረጥ ነበር።
okay እሱን ስምንት ሀያ ሁለት ላይ ነው የሚደውሉት።
ስምንት ሀያ ሁለት አዎ ስምንት ሀያ ሁለት ላይ ደውሎ አለበለዚያ ደግሞ ዘጠኝ ዘጠና አራት ላይ ደውሎ ኦፕሬተር ብቻ ያቋርጥልዎታል።
እሺ እሺ አመሰግናለሁ።
እናመሰግናለን።